ጤና ይስጥልኝ የፍትህ ማዕከል ምን ልርዳዎት?
አብሮ ስጥልን
ሰላም ምን ልርዳዎት?
ትኬት ፈልጌ ነበር ለነገ ማታ ሮቤ ባነች ከየት ወዴት ነው?
ከአዲስ አበባ ሮቤ ባነች
ባሌ ጎባ፣ ባሌ ሮቤ።
ሮቤ ባለ አዎ ከአዲስ አበባ ነው አይደለም መነሻዎት?
አዎ ከአዲስ አበባ እሺ ለአንድ መንገደኛ ነው የሚፈልጉት?
አዎ
የጠዋትና የከሳት በረራዎች አሉን ለሰኞ ጠዋት ማለት እ፣ ነው።
የጠዋትና የጠዋትና የከሳት ጠዋት አንድ ሰዓት ከሀምሳ አምስት እና ከሰዓት ሰባት ሰዓት ከአርባ አምስት አለን። ሁለቱም እሺ።
ሁለቱም ተመሳሳይ ዋጋ ነው ያለው አራት ሺ ሰማንያ ስምንት ብር
አራት ሺህ ሰማንያ ስምንት ብር
አራት ሺህ ሰማንያ ስምንት ነው አዎ ለአንድ መንገደኛ
አንድ መንገደኛ አዎ
እሺ ለያዘው
አይ እሺ አማራጭ አይቼ እደውላለሁ እሺ በዚህ ስልክ ቁጥር ቴሌግራም ይጠቀማሉ እንዴ እዛ ላይ check አድርጌ
ይጠቀማለሁ ማን ልበል ስምዎትን ኡመር ከዲር አብዱቃዲ ኡመር ከዲር
አ
እሺ በቃ እ፣ ስልኮትን save አረገውና አ እሱ ላይ አነጋግሮታለሁ አነጋግሮታለሁ maybe አንዳንድ ጊዜ ቲክታ አይታወቅም ዋጋው የሚጨምርም የሚቀንስም ስላለ አ እዛ ላይ check አድርገን የሚቀንስበት አይነት መንገድ ካለም check አድርጌ እነግሮታለሁ።
እሺ እሺ ሌላም ረዳውት ነገር አለ እ አይ በቃ ከዚህ ውጭ? እሺ ስለደወሉ እጅግ እናመሰግናለን። ሰላም እልዎታለሁ አሁን ቴሌግራም ላይ እሺ። booking ኡንም check አድርጌ እነግሮታለሁ።
እሺ እሺ አባ እሺ መልካም ቀን እሺ።